ያስጥልህ ትላንትና CT scan አድርገን ነበረ። ውጤቱ አልተላከም። ምንድን ነው
ስልክ ልስጥዎት ይጠይቋቸው እዛ ያሉ ሰዎች።
እ
ስልክ ቁጥር ሌላ ልስጥዎት።
እ te- text አድርግልኛ እቺ
text ማድረግ አልችልም። በመስመር ስልክ ነው የደወሉት።
እ
በመስመር ነው የደወሉት።
ነው ቆይ እሺ፣ አንዴ ንገሪኝ።
ዜሮ ዘጠኝ ሰማንያ ስምንት
ሰማንያ ስምንት ሰማንያ ስድስት እ
ሰማንያ ስድስት
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት
ሰማንያ ዘ- ዘጠኝ እሺ፣ ሰማንያ ሰባት ሰማንያ ዘጠኝ
ሰማንያ ስድስት ሰማንያ ሰባት ሰማንያ ዘጠኝ
እሺ